ሄሎ ሄሎ፣ ሰላም ጤና ይስጥልኝ ቤተሰቦች። ከዳር ነው የምለው።
ሰላም ነው ሲስተር። ከትላንት ጀምሮ እስካሁን ማለት ነው እሺ፣ እየደወለን ነው ብር ከ- እ ትላንት ማታ ማለት ነው ትላንት ወደ ማታ ሌሊት ላይ ሊትለው አልኬ ነበር አመቶ ብር እሺ፣ ሌሊት ነበር እስካሁን አልገባልኝም። ትላንት ሙሉ እየደወልኩ ይገባል ወልቶ አልብቅ እየተባልኩ ነበር።
እም።
እ? በጣም ደብሲ ቁጥርና እንዴት ነግረኛለህ?
ሰባ
ሰባ
ሀምሳ ሶስት ሀምሳ ሶስት ሰባ አራት ሰባ አራት ሰላሳ አንድ እ
ሰላሳ አንድ
Hello አባ መል already እኮ አሳውቀንልሃል ለ SantimPay ዎች ማለት ነው። በ SantimPay ነበር አይደለ እንትን ያልከው
እሺ already አሳውቀንልሃል እና
እሺ ስላስታወቃችሁ የሚመለከቱት
ብዙ ትራንዛ ምን ያህል ጊዜ ነው የሚ- የሚመለሰው? ዕዳ ካስታወቃችሁ እነሱ ምን ያህል ጊዜ ነው የሚፈጀው ለመመለስ?
ያንተ case ብቻ አይደለም አባ ያንተ ብር ብቻ አይደለም እንደዚህ process ላይ ወይም pending ላይ ሆኖ የቀረውና
እ- እኛም እያሳወቅናቸው ነው። ያው በተራ በተራ እየመለሱ ስለሆነ ነው ያንተ እስካሁን የቆየብን።
እና አሁን ግን ጋር ላይ customer ታውቃለህ።
ችግር ነው። እንደዚህ customer ኡ ሊላሽበት ይችላል እኮ እንደዚህ customer ኡ የእኛ ችግር አይደለም፣ የእኛ system ችግር አይደለም አባ ይሄን ያመጣው እና የእነሱ ስለሆነ already እነሱ ይሄንን እያስተካከሉ ነው ያሉት እና ሲመልሱን ለእናንተ የምናሳውቃችሁ ይሆናል።